Hello ጤና ይስጥልኝ ፊሽት ቤት ነኝ። በምን ልርዳው?
ጤና ይስጥልኝ። ወደ አቢሲኒያ ልኬ አልገባም እስካሁን።
በዚህ ቁጥር ነው?
አዎ እሺ ስንት ብር ነው?
ኧረ ብዙ ብር ነው። ሶስት ሶስት መቶ ሶስት ሶስት መቶ ዛሬ ነው?
አምስት መቶ አዎ እሺ አንዴ ቆይታ ቼክ ላድርግልክ። deposit የዛሬ ነው ያልከኝ?
deposit እኮ አይደለም withdraw ማለት sorry።
withdraw አዎ ሶስት ሶስት መቶ ብር
ስንት ብር ነው አንድ ላይ ደምሪና ንገሪኝ የተላከው?
እሺ፣ ቆይ አንዴ እሺ። ሁሉም ነው ያልገባልክ?
አዎ ስንት ብር ነው አንድ ላይ ተደምሪው deposit ስንት ነው?
አይ እዚህ ጋር balanced ስለሚል ነው የጠየቅኩህና እ እዚህ ጋር እንደገባልክ ነው እያ- እያሳየኝ ያለው
እኮ ስንት እንዳለ ብር ነው አይደለ?
አዎ እንዳለ ኃይለ ገብርኤል። እንዳለ ኃይለ ገብርኤል እኮ success አዎ።
ብሎኛል እዚህ ጋር
ግን ያልገባ transaction እያየሁኝ አይደለም። withdraw ው ሁሉም balanced ነው የሚለው።
ምልሽ withdraw ብሎ ሲል እኮ success ብሏል ሄዷል እኮ
እኮ አይ አካውንትህ ላይም እንደገባ ነው የሚያሳየው።
ስንት ብር ነው የላኩት እንዳለ ንገሪኝ።
እሺ
ወደ አቢሲኒያ የላኩት ማለት ነው።
ወደ አቢሲኒያ ላከውን ቆይ እሺ ም- መለየት አለብኝ። ሰው ቆይብሃለሁ። ቆይ እሺ ላይቼ ቼክ አድርጌ ልደውልልክ እንዳለ አስጠብቅሃለሁ።